Hello ሰላም ጤና ይስጥልኝ ቤስት ቤት
withdraw ያደረጉ ብር ነበር እና እስካሁን ልታስገቡልኝ ያላችሁ መች ነበር ውስጥ ያደረግከው?
ዛሬ ስምንተኛ ቀኑ ነው። አርብ ዕለት ነው።
ስንት ብር ነው?
ሶስት ሺ አንድ መቶ ሰማንያ ስልክህን ስጠኝ እስኪ።
አራት ስድስት አርባ አራት
ስልክህ ነው ዘጠኝ አርባ ስድስት አርባ አራት ሀምሳ ስምንት ዜሮ ሁለት
ሶስት ሺ አንድ መቶ ሰማንያ ብር ገብቶልሃል።
አልገባም።
ቴሌብር ዜሮ ዘጠኝ አርባ ስድስት አርባ አራት ሀምሳ ስምንት ዜሮ ሁለት ላይ ይገባል።
አልገባም እና ስራ አልገባ ነው በተደጋጋሚ እየደወልኩላችሁ ያለሁት እዚህ balanced ነው የሚለው እኮ እኔ ጋር ሊገባ እዚህ አልቻለም።
balanced ነው ማለት በቴሌብር account ገብቷል ማለት ነው። ካለክ የሳንቲም ፔን ስልክ ሰጥህና እነሱን ታናግራቸዋለክ። የሳንቲም ፔን ስልክ ስጥህ
አይ ተውት በቃ